ስፖርት ነው ባኮ መለዳው
እንትን ነበር ቅድም እንትን ላይ ቴሌግራም ላይ ጠብቅ ብላችሁ ነበር። እስካሁን ድረስ ምንም ነገር የገባ ምንም እንትን ያለ ነገር የለም።
ቴሌግራም ላይ ልከዋል።
ልክ ያለውኝ አስራ ሁለት ሺህ አምስት መቶ ብር እንደዚህ እንደዚህ ምናምን ያለውን ስልክ ቁጥር ምናምን ብላችሁ ነበረ። ምንም በዚህ ስልክ የለም።
ላይ ላ- የላኩት አዎ
መልሱን ስናገኝ እናሳውቆታለን። በትዕግስት ይጠብቁ።
አቤት
መልሱን ስናገኝ እናሳውቆታለን። በትዕግስት ይጠብቁ።
እሺ